Hello ወይ ሰላም ነው? እንዴት ነሽ?
እግዚአብሔር ይመስገን።
ያው ቴሌግራም ላይ ያወራሽኝ ነበር።
አዎ
አዎ። እና አዲስ cashier ነው የሚከፈትልሽ?
አዲስ አይደለችም። የበፊቱን account ቷን ረስተው ነው virtual ነበረች። ከዛ ወደ ስፖርት ቀየርኳት። አሁን እሺ።
ደግሞ ወደ virtual ልመልሳት ብዬ የበፊቱን account የጠፋብኝ ስላለች እንድትከፍችላት ነው እንዳለ።
እኮ reset እንዲደረግ ነው ወይ ስልሽ እኮ አይደለም አልሽኝ።
አይ ስፖርት ላይ ጠፋብኝ ነበረች።
አለቻ። ያኛው ነበረ ግን ጠፋብኝ አለች።
reset ነው reset ነው የሚደረግላት። የበፊቱን reset አድርጌ ልክልሻለሁ።
እኮ ልከሽላት ነበር ግን አልገባልኝ አለች።
እሺ፣ ድጋሚ ልክልሻለሁ ወይም AnyDesk ላኪልኝ።
AnyDesk ትላክልሽ።
እሺ፣ እሺ።